hello
hello ሄሎ
ሄሎ ሰላም ጤና ይስጥልኝ። ሄሎ እ?
ይሰማል። ምን ልርዳው?
ያው
ሄሎ
አቤት አቤት ይሰማል። ምን ልርዳው?
ዘጠና ስንት ነው ፓኬጅ ምናምን ገብቶኝ እም
እ፣ አጠቃቀሙ ምንድን ነው የሚያየው?
እሺ ቴሌቪዥን game ነው። game ኦችን ሲጫወት ቴሌቪዥን game ነው። game እ?
game
እ፣ አይሰማም ድምፅሽ አይ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ ሽልማቶች አሉ።
እ፣
ኮከብ 985 በተላለፈ እና አንድ ቁጥር ላይ ለመመዝገብ እ፣
አንድ ቁጥር ላይ ለመመዝገብ
እ፣ ሶስት ቁጥር ለመጫወት ሰባት ቁጥር ቋንቋ ይምረጡ የሚል አለ።
እ፣
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ ስላለ መርጠው መጫወት እርሱ
okay ሶስት ቁጥር
አዎ እ፣
መርጠው መጫወት
okay የት?